Hello
ዜና ሰላም ጤና ይስጥልኝ።
ጤና ይስጥልን። መረጃ ለመጠየቅ ነበረ።
እሺ ይቻላል።
ትኬቱን የት እንደምናገኝና ዋጋውን ፈልጌ ነበረ።
ከድሬዳዋ ነው የሚደውሉት?
አዎ ቦታ ይዘዋል?
ወይ አልያዝኩም፣ ለመጠየቅ ነበረ።
ትኬቱን በአካል እ, ቅዳሜ ቀን ነው እ, የሚቻለው
እዛ የዕለቱ ቀን ማለት ነው።
የዕለቱ ዕጣ። ቦታ ለመያዝ ግን ቦታ እኛ እናያዝልዎት።
እሺ፣ አይ በቃ እዛው ቆርጬ መግባት እችላለሁ ማለት ነው።
የዕለት ዕለት ይቻላል። ግን ቀድመን ስንት ቁጥር ቦታ ስንት እንደሚያስፈልግ እኛ ስለመደብን
እሺ፣
ልመዝግቦት።
እሺ። ዋጋው ስንት ነው?
VIP አምስት መቶ መደበኛ ሁለት መቶ ለተማሪ ከሆነ ሁለት መቶ ብር።
በቃ እሺ፣ ለተማሪ በሚለው እሺ ስምህ ማን ልበል?
አናንያ አናንያ ማን?
ነብዩ
አናንያ ማን?
ነብዩ
ነብዩ ስልክ ልውሰድ። እ, አናንያ ዜሮ ዘጠኝ
አይ በዚሁ
አርባ ሰማንያ ዘጠኝ አርባ ስድስት ዜሮ ሶስት
ለስንት ሰው ነው እ, አናንያ?
ለሁለት ሰው የሁለት ሰው መታወቂያ ይኖራቸዋል አይደል? ትምህርት ቤት
አዎ አዎ።
እሺ፣ እናመሰግናለን። መልካም ቀን።
እሺ እሺ።
እሺ